Hello ጤና ይስጥልኝ ከቢጫ ኢትዮጵያ ነው የምደውልዎት አዎ እና ticket number ዎት ልንገሮት የያዙት ሀያ አንድ ሰላሳ ስምንት
ሀያ አንድ ሰላሳ ስምንት እሺ
ግልጽ ነው አይደል?
እ የ- ከዚህ ቀደም ያሰ
አዎ በዛ ቁጥር ነው የሚከታተሉት።
በዚህ ሀያ አንድ ሰላሳ ስምንት አዎ ሀያ አንድ ያ- ሰላሳ ስምንት ያኛው ሀያ ሰላሳ ሁለት የሚለው ቀርቶ ማለት ነው አዎ በድጋሚ ነው ያስተላለፉት።
እሺ ግልጽ ነው።
እሺ
እ፣ መልካም ጊዜ እሺ